ጤና ይስጥልን ቤት ቤት ነው የምደውለው።
confirm አድርግልኝ እናቴ አስር ሺህ በዚህ ስልክ ነው።
አዎ
እሺ፣ አንዴ ጠብቀኝ። አስር ሺህ ብር ነው ያልከኝ?
አዎ መች ነበር ያወጣው?
ማታ
አስር ሺህ ብር ማታ።
አዎ
ሄሎ አቤት ቴሌብር account አስራ አምስት ሀያ ሰላሳ ዘጠኝ ዜሮ ሁለት ነው።
አዎ አዎ እሺ confirm አድርጌልሃለሁ። confirm ብሎ withdrawal እንትንህ ላይ ከመጣ ማለት ነው ደውልልን። እሺ ቶሎ እንዲገባልህ እሺ ስለደወልን እናመሰግናለን። መልካም ቀን።
እሺ